ቤስት ወይስ ከነይባ ኮምልዶ አብሮ ይስጥልን። አሁን በእንትን ኮድ ልከን እንትን ለማለት ነበረ። ቦነስ አለቃለን።
እሺ ከአስር ኮድ ንገረኝ አባቴ።
አስር
እሺ አስር ሀምሳ አራት
ይቅርታ። እሺ ሰላሳ ሶስት ሀምሳ
አስር ሀምሳ አራት ሰላሳ ሶስት ሰላሳ ሀምሳ ሶስት ሀምሳ
አንድ ጨዋታ postponed የተደረገ ጨዋታ አለው አባቴ።
አንድ የወጣ የተቋረጠ አለ። የመጨረሻው ጨዋታ የመጨረሻው ጨዋታ አዎ። እ፣ ሙሉ ትኬቱ እንዲታረም ደግሞ በህጉ መሰረት ሀያ አራት ሰዓት መጠበቅ አለብን። እሺ እሺ፣ የመጨረሻውን ጨዋታ ውጤት አላሳያለም። እንዴት ነው ግን?
እኮ እሱን እኮ ነው የመጨረሻው ጨዋታ ማለት እሱ እሱ እኮ ነው postponed የሆነው አ፣ ኮ- አ፣ የመጨረሻው ጨዋታም ተሰርዟል።
እ እ ምን አልከኝ?
የመጨረሻዋ ጨዋታም ተሰርዛለች። እ፣ ቦሊቪያ እንትኗ ሊጓ አዎ እ፣ ይሄ የትሮፒኮን ጨዋታ ነው አይደል የምትለኝ?
አ አዎ እሱ እኮ የማያፖ እና የትሮፒኮ ጨዋታ እሱ እንትን ብሏል፣ postponed ሆኗል።
እም፣ እሺ።
ከዛ ደግሞ ኩዊንስ ፓርክ የእሱኛውም ጨዋታ እንትን ብሏል፣ እሱም ተሰርዟል። አዎ እሱም ተሰርዟል። አዎ ይሄኛው post እኔ እያልኩ ያለሁት ያኛው ሀያ አራት ሰዓት ሆኖታል already እና update ሆኖልሃል void ሆኗል። በሀያ አራት ሰዓት ጨዋታ በሀያ አራት ሰዓት ውስጥ ስላልተጫወቱ ያ active ሆኗል። አዎ አዎ deactivate ወይም ደግሞ ስለዚህ- ጨዋ- እ፣ ጨዋታው ሙሉ በሙሉ ስለዚህ- ከእንትኑ ላይ ወጥቷል ከትኬቱ ውስጥ ወጥቷል።
ይህንንም ሀያ አራት ሰዓት እንጠብቃለን ማለት ነው።
ይሄኛውን ደግሞ አዎ ሀያ አራት ሰዓት እስኪሞላው እንትን ማለት አለበት። የዚህኛውን ነው እኔ postponed የሆነ ጨዋታ አለ ያልኩ።
አመሰግናለሁ።
እሺ እኛም እናመሰግናለን። እሺ መልካም ምሽት ይሆንልህ።
አሜን ለሁላችን።